Hello. ሄሎ ሄሎ፣ ይሰማል?
ይሰማል። የ register ምናምን ላረግ ብዬ ነበረ እና እሺ።
incorrect credential ምናምን ነገር ይለኛል።
register ለማድረግ ነው ለመመዝገብ?
አ እሺ፣ password ስታስገባ ማለት ነው እ፣ ስምንት character መሆን አለበት።
አ አ ከዛ ውስጥ capital letter፣ symbol እና ቁጥር ከታ አንድ capital letter ሌላ ወይ ይሰማል። capital letter እና capital letter አንድ symbol እና አንድ ቁጥር ቁጥር ቢበዛ ችግር አለው ችግር የለውም ግን ቢያንስ አንድ አንድ መኖር አለባቸው ነው።
መኖር አለበት። አዎ እኮ ይላል። አዎ እንደዛ አድርገውና ሙላው።